ጤና ይስጥልኝ። ኢቴሲ የበረራ መረጃ ማዕከል ባኮም ልርዳ።
ከአዲስ አበባ ባህር ዳር ስንት ነው ትኬት?
ለመቼ ነው የፈለጉት?
ለእሑድ
ለ
ለእሑድ።
መመለሻ አለው መሄጃ ብቻ ነው?
አይ መሄጃ ብቻ።
መሄጃ ብቻ። እሺ፣ አንድ ደቂቃ ሌሎት የጠዋት አንድ ሰዓት ከሰላሳ አምስት ሁለት ሰዓት ከሩብ አራት ሰዓት ከአስር እና አምስት ሰዓት ከአርባ ስድስት ሰዓት ከሩብ ስድስት ከአርባ አምስት ሰባት ከሀያ ስምንት አለ ስድስት ሰዓት ከሰዓት አሉ ስድስት ሰዓት ከሩብ እም።
አራት ሺ ስምንት መቶ አስራ ዘጠኝ ብር የአንድ ሰው
ጎ- ጎንደር ስታይልኛለህ ጎንደር በዛው ቀን ነው በዛው ቀን አዎ።
እሺ አንድ ደቂቃ ጎንደር በስ የክሳት ነሱም ስድስት ሰዓት ከአስር ላይ አለው
እ፣ እሱን ሁለት ሰዓት የጠዋት አዎ፣ ጠዋት የጠዋት ሁለት ሰዓት አምስት ሺ ሶስት መቶ ሀያ ስምንት አምስት ሶስት መቶ ሀያ ስምንት እሺ እሺ አመሰግናለሁ።
ሌላ ምረዳውት ነገር ይኖራል
እም።
ሌላ ምረዳውት ነገር ይኖራል አይ አዎ፣ ጨርሻለሁ። አመሰግናለሁ።
እሺ እናመሰግናለን ስለደወሉ መልካም ጊዜ